hello ሀሴት ነኝ።
ዘጠና አርባ አምስት ዘጠና አርባ አምስት እሺ ምንድን ነው?
የሞተረኛ ነው። ስፒኑን check አድርጊልኝ።
ስንት እያስተበለ ነው?
አአ
ስንት እያስተበለ ነው?
ዘጠና አምስት ነው። ከበርገር ቤዝ ገርጂ ማብራት ኃይል ይላል።
ስንት መጣለል አንተ ኪሎ ሜትሩን ስትለካው?
ኪሎ ሜትሩን እኔ አልለካውም አላየሁትም፣ ግን ታዲያ ሳታየው እንዴት የሞተረኛ ነው አልክ? ታመናል።
በፊትም በፊትም የሚኬድበት
ልክ አደርገዋለሁ። ለማንኛውም time ላይ ሆንብህ ስራ ሞተረኛ ብለው አላኩትም። የሞተረኛ ከሆነ እንትን እልልሃለሁ።
እስቲ check አድርግልኝና ረባንኛም። እሺ እሺ ታምራቸው እሺ።
እሺ።